ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ ምን ልርዳ።
ትኬት ነበረ እንትን እዚህ በ account ላይ ቆርጬ አ አ ሰባት ጨዋታዎች ቆርጬ አምስቱ ተሳኩና ሁለቱ ደግሞ እንትን ተራዘመ?
አለ። አ- አረ አዎ ተራዘመና እንትን አለ
okay pause ሲራዘም ብሎታል። pause አዎ።
ብሎታል።
ሲራዘም ማለት ነው ወይም እ።
postpone ሲደረግ አዎ በ24 ሰዓት ውስጥ ጨዋታው የሚጠናቀቅ ከሆነ የሚጫወትና እ።
የሚጠናቀቅ ከሆነ ያርምላል እሱን ጠብቆ ማለት ነው። ከ24 ሰዓት ካለፈ ደግሞ void ይሆንና በቀረው እ።
ጨዋታ ትኬቱ ይታረማል ማለት ነው።
አ፣ በቀረው ጨዋታ odd ኡ ታይቶ ይሰጠኛል ገንዘቡ።
አ አ አትሸነፍ እሺ።
በሁለቱም ማለት ነው ከ24 ሰዓት በላይ ከቆየ
እን- እና አሁን ማየት አለብኝ እንትኑልን አ ሀያ አራት ሰዓት ውስጥ ይጫወታሉ ወይስ አይጫወቱም የሚለውን ሊያው።
አ አ እሱም መጠበቅ እሺ በቃ እሺ። እና ይመልስልኛል ከሀያ አራት ሰዓት በኋላ።
አ ይመልስላል።
እሺ አባቴ አመሰግናለሁ።
እሺ እሺ እሺ እሺ